Diagonal Digital.
አቤት አቤት አይረጅም እንዴት ነህ?
አለሁ አለሁ አለ ምን ነው ጠፋህ? ልትይሻለሁ ብለኸኝ እ እ
ትዝታ ነኝ።
ትዝታ እ ትዝቱ እንዴት ነሽ?
እንዴት ነህ?
አለን አለን።
የለውም እልክልሻለሁ ብለህ ሳልክልኝ agent ኦቹን
የለም እኮ ሰሞኑን እያደረግን አይደለም ምንም የለም።
ያደረክ አይደለ?
አ active ምንም የለም እስካሁን ገና ውስጥ የገባ ፋይል ነው አሁን እየተሰራ ነው። ገና short code create አልተደረገለት ሲደረግ ያው ቀኑ እየደረሰ ስለሆነ
በቃሽ።